ሄሎ ሰላም ጤና ይስጥልኝ። ቴሌቪ
ዛውል መስል አለን። ምን ልርዳዎት?
አማን
አለን አለን። ምን ልርዳዎት? ሄሎ
አዎ፣ ይሰማል ይሰማል።
ይሰማል። ምን ልርዳዎት?
አይ message ኡ ስለመጣ እንግሊዝኛ ሆኖብኝ ነው። አማርኛ ነው የምጠቀመው እኔ።
ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው። ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እም፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ አማርኛና እንግሊዝኛ አለ። ቋንቋ ይምረጡ።
እሺ እናመሰግናለን።
ችግር የለውም። እሺ።